ጤና ይስጥልን። ቤስት ቤት ረዴት ነኝ። ምን ልርዳው?
ጤና ይስጥልን።
አብሮ ይስጥልን።
እንደት ነሽ?
አለን።
Mm, uh, there's their account there with is though
እሺ አንዴ ጠብቀኝ።
yes
ሄሎ hello ሰላም ጤና ይስጥልን። ቤስት ቤት uh, ሰላም ሰላም።
ቤት ቤት account ኢ
ምን አልከኝ? Hello?
ቢሮ እሺ
ቢሮ ቤት ቤት ወደ account
ስንት ብር ነው?
አራት መቶ ብር ነው ስንት መች ነበር ያደረግከው?
Uh, ማታ
እሺ የ Best Bet ስልክ ንገር።
እ የ Best Bet ስልክ ቁጥር ንገረኝ።
ያው ነው
ምን አልከኝ?
ያው ይሄ አሁን ነው አይ አይታየኝም፣ ለዛ ነው ንገረኝ እና check ላድርግልህ።
አይ አስራ አምስት አስራ አምስት አስራ አምስት እንደገና
አዎ እሺ
ሰማንያ ሶስት እሺ
ሰባ ሶስት
አራት መቶ ብር process ላይ ስለሆነልህ ነው ዛሬ ይገባል። እሺ ጠብቀው ዛሬ።
ዛሬ ነው Hello
አዎ sister አዎ አዎ ዛሬ
እሺ ይጠብቃል አ?
አዎ አዎ
እሺ ዛሬ ይገባል። እሺ
እሺ ስንት ሰዓት ይጠብቃል ስንት ሰዓት ይጠብቃል እስከ ምሳ ሰዓት ይገባል።
እ እስከ ምሳ ሰዓት ይገባል።
አዎ እሺ
እሺ ጋ- ተውሽ አመሰግናለሁ እሺ መልካም ቀን። እሺ